ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን
ምን ልታዘዝ?
አይ በ message ላይ እኔ ቁጥር መጣለኝና እሺ
እሱ ለመጠየቅ ነበረ።
እሺ የመጣለት የገባለት መልእክት television game ነው።
እም?
television game ነው።
አዎ
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና እም፣ ሰባ ቁጥር ተጭነው አማርኛ ያርጉት።
እሺ
ከዛ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እም፣ ጥያቄና መልስና እድሉን ይሞክሩ።
ከዛ እሺ ከዛ የእድል ጨዋታ በስኬት የ- የእድል ጨዋ- ጨዋታ አንድ ቁጥር ላይ subscribe ሲያደርጉ ትኬት ይገባል። ሁለት ቁጥር ላይ ደግሞ
እም፣ ጥያቄና መልስ እ፣ coin ይገዙና ይመልሳሉ። ይሞክሩትና እምቢ ካሉት መልሰው ይደውሉ።
እሺ እሺ እሺ።